ጤና ይስጥልኝ ዶክተር
ሰላም ነው እማ እግዚአብሔር ይመስገን
ዩቲዩብ ለመማር ነበረ
እሺ ይቻላል ስሞትን ማን ልበል
ባስሌል ያዕቆብ
ማን ያዕቆብ ይቅርታ ባስልኤል ያዕቆብ ባስልኤል እም። Hello እሺ አንዴ ጠብቀኝ ባስልኤል ያዕቆብ እሺ
data እየመዘገብኩ ስለሆነ ከይቅርታ ጋር አድራሻህን ስምህን እየመዘገብኩ ስለሆነ ነው እሺ አይ ግን መረጃ ማግኘትም ስለምፈልግ ብዬ ነው ከዛ እሺ ችግር የለውም እ፣ ወጌሻ class special class ነው እየሰጠን የምንገኘው በዚህ ሰዓት እም።
አራት አይነት ኮርሶች አሉ marketing editing በጎ አድራጎት content ከነዚህ ከአራት ውስጥ የፈለጉትን ኮርስ መርጠው መማር ይችላሉ ማለት ነው ትምህርቱ የሚሰጠው እ፣ ሀያት አደባባይ ተስፉ ሲኒማ ነው። በአካልም በኦንላይንም ትምህርቱ ይሰጣል። በአካል ከሆነ ከምሽቱ ሁለት ሰዓት እስከ ሶስት ሰዓት ባለው ሰዓት ኮሜዲያን እሸቱ የሚያስተምረውን ቪዲዮ link እንልክልዎታለን። እዛ ላይ መከታተል ይችላሉ። ጥያቄ ካላችሁ ስለ ትምህርቱ ላይ ግልጽ ያልሆነ ነገር ካለ Google meeting ይዘጋጃል። ጥያቄያችሁን እዛ ላይ ማቅረብ ትችላላችሁ ማለት ነው። በአካል ደግሞ ትምህርቱ የሚሰጠው ከአስር ሰዓት እስከ አንድ ተኩል ለሳምንት ለስድስት ቀን ብቻ ነው። ሄሎ ሄሎ እየሰማው ነው እማ እ፣ ክፍያችን አስር ሺህ ብር ነው። ስለ ትምህርቱ የፈለጉትን ኮርስ መርጠው መማር ይችላሉ። ስለ ትምህርቱ orientation ኮሜዲያን እሸቱ ስለሚሰጥ የዛን የመጣው orientation ላይ የፈለጉትን ኮርስ መርጠው መማር ይችላሉ ማለት ነው። August አንድ orientation ይሰጣል። እ፣ August ሰባት ደግሞ በፈረንጅ ትምህርቱ ይጀመራል ማለት ነው። አሁን እንመዘግብና ከዛ በኋላ decide አድርገው መማር ይችላሉ ማለት ነው።
እሺ June July August እሺ እሺ ልመዝግቦት እስከዛ ድረስ ያለውን book እሺ ለማድረግ መልስ እደውላለሁ እማ እሺ እሺ። ሰላም ዋሉ። መልካም ቀን።
አሜን እሺ አመሰግናለሁ አሜን። እሺ